ጤና ይስጥልን ደንበኛችን ለቢጂአይ ኢትዮጵያ ለደወሉልዎት እሺ እሺ ጤና ይስጥልን አብሮ ይስጥልን እናቴ እሸቱ ዋሴ መታሰቢያ ባርና ሬስቶራንት ነው አ
ይሰማዎታል ይሰማል አዎ
እሸቱ ዋሴ ማ- መታሰቢያ ባርና ሬስቶራንት ነው ቤቱ እሸቱ ዋሴ አዎ እሸቱ ዋሴ መታሰቢያ አይደለም
እሺ ሰሞኑን ከቢጂአይ በ text የደረሱት ቢጂአይ ኮድ አለ
እ ለኔው አጣጣል ሄሎ ደረሱትን አይሰማም መስለኝ እኔ ደንበኛችን ይሰማል
አዎ ብሶኝ ነበር
ኮድ ደርሶታል አዎ
በስት ማለት ነው አዎ ሀምሳ ሰባ አምስት
ሰባ አምስት አስራ አምስት ሰማንያ አምስት አዎ አዎ
ማረጋገጥ እናመሰግናለን እሺ እናት እሺ እናመሰግናለን
እሺ እኛም እናመሰግናለን እሺ